ሄሎ
ሄሎ
ሴትዮ ገብተሻል እንዴ?
አ ቤተኛው
ላፕቶፕሽ ክፍት ነው?
አይደለም።
ክፍት አይደለም?
አ ሩቅ ነው ያለው?
ምን ብዙ አይደለም።
አሉ?
ምን ነው አሁን እንትን ለማለት ነው ለማየት አዎ አዎ። ለ- ምን ታደርጊያለሽ መሰለሽ?
እ፣ ቴሌግራም ቴሌግራም አለው ላፕቶፕሽ ላው ላይ አለው ግን ዋይፋዩ ዝግ ነበር። አሁን ግን እንትን እየተደረገ ነው፣ ግን አይሰራም በስርዓት ኧረ እባክሽ የእውነት እንደሞክር እንጂ በስልክ የራሱ እያስቸጋሪ ነበረ።
እሱማ ያስቸግርሻል። እንደዛ ከሆነ ታውቂያለሽ፣ አሁን ግራ ገባኝ። እኔ የምልሽ ብራይት ላይ upcoming ምናምን ላይ ማለት ነው እ፣ አንድ transporter initiate ከማድረጉ በፊት detail ኡን ሲያይ የ vehicle detail አያመጣም እንዴ?
initiate vehicle detail እንትን ነው ስል transporter ይመጣና ይሄኛው አ።
መኪና ይሄኛው መኪና ይሄኛው መኪና ብለህ ነው የሚደረድረው።
እና ታዲያ አሁን እኮ በዛም ላይ እያመጣ አይደለም web ኡ ላይ እንደዚህ እያየሁ ነው አለኝ። እኔ ደግሞ በመሀል በዚህ ጋር ወጥቼ ነው እና ምናልባት ጊዜ ል- ሊኖርሽ ስለሚችል እንደዚህ አድርጊያ ከ- ከሰራልሽ ክፈቺና በዌቡ እስቲ ቆይ ናሮባ ቻርጀር አለ እዚህ የፊት እ፣ ማርያም ወይኔ ቻርጀር የለውም ፒሲው ገመ እሺ በ- በስልክሽስ ሊያው በስልክ እሺ ቆይ ልሞክረው በዳታ እንዲሆን እንደዚህ እ፣ ዋይፋይ እንትን በይና እሺ እንደዚህ አድርጊ በስልክሽ ማለት ነው በስልክሽ እ፣ ምን ላድርግ አሁን እኮ አንቺ ላፕቶፕ ከፍተሽ ሚ- እ፣ እንትን Google Meet ላይ ነኝና እንድትገቢ ነበረ እንትን ነው ዝግ ነው ላፕቶፑ እና ቻርጀር ውስጥ ነው ያለው እሷ ጋር
እንግዲህ በቃ በ- እሺ anyways ቆይ ልየው ላስገባሽ በስልኬ ልየውና ልንገርክ ዲ- detail ነው vehicle detail ነው ያልከው vehicle detail ቬ- ምን ላይ ነው initiate initiate ላይ ኢኒሼት እኮ ላይ initiate ላይ link ኡን ነክቶ ከዛም በኋላ እ፣ ያ መኪ- መኪናውን አይቶ ነው አይደለ initiate ማድረግ ያለበት ይሄ መኪና አ።
ነው እ፣ ምናምን ብሎ ማለት ነው ሚያ- ሲያስጀምርም እከሌ መኪና ጀምሯል ለማስባል እ፣ initiate ሲያደርግ detail ኡን ማየት አለበት እና okay ያው ሲጀመር transportation በመኪና ልክ ነው አይደለ initiate የሚደረገው አዎ ልክ ነው እሺ አዎ በእያንዳንዱ መኪና ነው አዎ አዎ አዎ በእያንዳንዱ መኪና ስለሆነ እከሌ አስጀመረ initiate ያደርገዋል። ግን detail ውስጥ ገብቶ የትኛው መኪና ነው ያስጀመረው፣ ማን ተንቀሳቀሰ እከሌ ሲባል detail ኡ ላይ ይገባና ይሄ መኪና ብሎ ያስጀምራል ማለት ነው። አሁን ግን okay አሁን ግን ምኑንም ሳይታወቅ ዝም ብሎ initiate ነው የሚያደርገው ታውቂያለሽ፣ እንትኑ ላይ ማለት ነው። web ኡ ላይ ደግሞ እንደዚህ ነው እያለኝ ነው እና አንቺ አሁን ጊዜ ስላለሽ በመሀል እዩ። እኔ ደግሞ በኦፕሬሽን እንዴት እንደማይሰላጣው ነው እና አስር ደቂቃ ስትሬት ስላለኝ ነው በመሀል አንቺ ጋር የደወልኩት።
በቃ እሺ ኮሊያው እና ልንገርክ ዲቴይሉ አዎ፣ እኛ ዌቡን በምንገባው- ነው የማየዋ አፕሊኬሽኑ አዎ፣ አይደለም ዌቡን አዎ። ግን እኛ በምንገባው እንትን ደግሞ እንዳትገቢ እ፣ ፖርታል ብቻ ነው እ፣ ተመሳሳይ የምንጠቀመው
በምንድን ነው የምትገቡት
ስልሽ እኛ የምንጠቀመውን ዩዘር እንዳትጠቀሚያ ለምሳሌ እኮ ምንድን ነው የምትጠቀሚው እኛ ምኑና ቴስት ኖድ
እሺ አይ አለ ቆይ ሌላ እሺ እንትን ልበልና ሺፐር እ?
ሺፐር አለሽ
ሺፐር ያኛው ነው ያለኝ አርባ አራት ምናምን ነው አዎ በቃ አይ፣ ማይኮምፕ በስመ አብ።
አይደለም ማይኮምፕ ሳይሆን ሌላ በቃ ተጠቀሚ በቃ ተጠቀሚና እ፣ እንትን በይን በቃ
ቆይ እሺ።
ኮኔክት- አድሚን ኮኔክት- admin ነው የምትጽፍ እ፣ ግቢ በቃ ምንም ችግር የለውም እና connection ኡ ከሰራልሽ ደግሞ Google Meet ልክልሻለሁ ቴሌግራምሽ ላይ ከሰራልሽ እሺ
እሺ በቃ እሺ